ጤና ይስጥልኝ ፓስፖርት ነው ባስረዳው
አሁን ደውዬ ነበር እና ፎቶ ላክ ብላኝ ነበር እና ታ- እንትን ላይ bot ኡ ላይ ልኬ ነበር
የምን bot
እ- ማለት ፎቶ screenshot አድርገህ ላክ።
ስልክ ቁጥር የያዙ ልንገሮት የሚልኩበት
እሱ
ዜሮ ዘጠኝ ሰባ ስምንት
እ
አስራ ስድስት
እ ሰላሳ ዜሮ ስድስት
እሱ
እሺ እሺ